ግን እኮ እነሱ እንትን ነው።
hello hello፣
አቤት።
ኃይለ ሥላሴ ሰላም ነው?
ሰላም።
መቀሌ የቱ ጋር ነው shop ኣችሁ?
አቤት።
ቦታ ልጠቆም ፈልጌ ነበርና መቀሌ የት አካባቢ
የምን
ሱቃችሁ የእናንተ?
የአሀ የ betting ነው።
አዎ፣
ከምን betting ቤት?
Best Bet።
OK። የኛ የት መሰለሽ?
አ
አስራ አምስት ቀበሌ
ቀበሌ 15 ቀበሌ አስራ አምስት ነው ሁለቷ።
እሺ፣ እሺ፣ እሺ። አመሰግናለሁ።
እሺ፣ እሺ፣ እሺ።
እሺ። የሚመጣ ሰው አለ?
አዎ፣ ሰው ፈልጎ ሱቅ የት ነው ያላችሁ ብሎ አዎ።
አድራሻ ልጠቆመው ብዬ ነው።
በቃ እሺ፣ እሺ።
እሺ፣ መልካም አስራ- ቀን።
አስ- ወይም ስልክ ስጪውና እ ይደውል ይደውልልኝ።
እሺ፣ እሺ፣ እሺ፣ እሺ። thank you።
እሺ። መልካም ቀን። እሺ።
እሺ፣ እሺ።